ሄሎ
ሌላ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
ይሄ ቴላዊ ምናምን ብሎ የገባኝ ነገር ሜሴጅ እየገባኝ ነበር። ምንም ያልገባኝ ነገር ለማስረዳት እሺ ቴሌቪዥን ጌም ይቆራረጣል።
ቴሌቪዥን ጌም ነው።
እ? እ?
ቴሌቪዥን ማለት ጌም ነው። ጌም ጌም እሺ
ጥያቄ መልስ እድል ጨዋታ እዛ ላይ እ? እ?
ጥያቄን መልስና እድሉን ይሁን ነው።
ኧረ ድምፅሽ በጣም ነው የሚቆራረጠው።
እስ- መልስ ደውሉልኝ።